hello ሰላም ነው? አልሐምዱሊላህ። የሆነ አንድ ነጭ ያበራበኝ ነው።
ምን ትኬት ነው?
አዎ ቲኬት ነው። አዎ የ betting እሺ፣ cashier code ኡ ንገረኝ።
cashier ቁጥር አስር እሺ ሰማንያ አምስት እህ
ሀምሳ ስምንት እህ ስምንት
አስር ሰማንያ አምስት ሀምሳ ስምንት ስምንት አዎ የመቼ ትኬት ነው?
የትናንት የትናንት ነው።
cashier code ኡን ነው የነገርከኝ?
አዎ cashier code ነው።
አስር
አይ ትክክል አይደለሽም እያለኝ ነው። ለዛ ነው በቃ አስር ጻፍ እስኪ አስር እህ
አስራ ስምንት እህ
ሀምሳ አምስት እህ ሰማንያ ስምንት
አዎ አሁን መጣ።
እሺ እሺ፣ አደረሰው ቁጥር የባየር ሙኒክ match እንትን postponed ስለሆነ ስለተራዘመ 24 ሰዓት መጠበቅ አለብህ። እሺ እሺ፣ ሀያ አራት ሰዓት ነው።
አዎ አዎ።
እሺ እሺ፣ የባርሙኒ ስለደወልክ እናመሰግናለን። መልካም ቀን።
እሺ
هذه عارفه 20 ساعه
ሀያ አራት ሰዓት ነው።
አዎ አዎ።
ለምን በናድ አሁን አዳመጥንልኝ። ዛሬ እሑድ ነው።
ምን አልከኝ?
በናድ አሁን ብትለቀቁልኝ ይሻላል። ዛሬ እሑድ ነው።
አሁን መለቀቅ አይችልም። እሺ ከአራት ሰዓት በኋላ ራሱ ነው የሚለቀልክ።
አጋራ ነው።
አዎ።
ነጀ
አይ መቼ ነበር ጨዋታው? ትናንትና ነበር አይደለ?
አዎ ትናንትና አስራ አንድ ተኩል ላይ ነበር አይደል?
አስራ አንድ ሰዓት አስራ አንድ ሰዓት ላይ ነበራ ትናንትና ጨዋታው።
አዎ አዎ፣ አስራ አንድ አስራ ሁለት ሰዓት ላይ ይለቃል።
አዎ እስከ ዛሬ አስራ አንድ ሰዓት ማለት ነው።
እሺ እሺ፣ ደግ ደግ። እሺ ስለደወልክ እናመሰግናለን። መልካም ቀን።
ፈጣሪ ይጠብቅሽ።
አሜን አሜን።